ትንሽ እንደዚህ ሆነ። ደግሞ ምን አይነት ኤቲኤም ነው? ለየት ያለ
ሄሎ Hello፣ ቻኖሊ Noodles ነው ለቡ branch።
አዎ እሺ፣ ከ BeU Delivery ነበር የምደውልልሽ order check እንድታደርጊልኝ ፈልጌ ነበረ።
እ ከየት ከ BeU Delivery ነበር የምደውልልሽ order check ምን ምን እንድታደርጊልኝ ነበረ ፈልጌ ነው።
ምን ነበረ?
በ order number 83 84 68 ቻኖሊ ቤስት ሁለት አልታዘዛችሁ አልታዘዝም፣ አልደወልኩም። አዎ አልተደወለላችሁም?
አዎ text ም አልገባም?
አዎ እሺ አመሰግናለሁ። በቃ ለ- ለያዝልሽ አይ ለያዝልሽ።
አይ ተይው ተይው check ለማድረግ ነው።
እሺ